ጤና ይስጥልኝ ማን ባባ።
አብሮ ይስጥልን። ሰላም ነው እግዚአብሔር ይመስገን አለ። እንዴት ነሽ? አለን። ይሁን አባሩ ላይ አይቼ ነበር እና
እሺ
አለ ታሽቷል።
ሁ- ሁለት ሺህ ስንት ነው ያዩት?
እ?
ሁለት ሺህ ስንት ነው ያዩት?
ሄሎ
ሁለት ሺህ ስንት ሞዴል ነው ያዩት? አባት
ሞዴሉን እ፣ ስንት እ? አላየሁትም።
ሁለት ሺህ ሰባት አለን አውቶማቲክ ሶስት ነጥብ ሶስት የሆነ አለን አዎ እንትን የ- የባንክስ ስንት ነበር? የባንክ ባንክ አንድ ሚሊዮን ይወጣልዎታል።
አንድ ሚሊዮን እሺ